Hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን
እንዴት ዋላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን ይመስገን። እንትን ምን አክሲዮን እ፣ እንሸጣለን ብላችሁ ሚዲያ ላይ እየሰማው መሰለኝ።
አ ልክ ነዎት።
እ፣ እንዴት ነው የሽያጫችሁ ሁኔታ? ትንሹ ሀያ ሺህ ብር ነው አ የሰማው።
አ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ።
እሺ፣ የሁለት ሚሊዮኑ ያ- ይቆየኝ። አንቺ ችግር የለም።
ከጨመርሽልኝ እገዛለሁ። እ፣ ባለ ሀያ ሺህ ብሩን እ፣ በሁለቴ ክፍያ እችላለሁ።
እሱን ይነጋገራሉ። አ ቢሮ መጥተው ቢሮ የት? ቦሌ ያለው ነው።
ቦሌ ያለን ገርጅል ለታሶስ ቢሮ አለን።
Okay፣ ለእኔ ለስራም ቦታ የሚቀርበኝ የቦሌው ይመስለኛል። እኔ እዚህ ፒያሳ ነው ያለው።
አ እንደዛ ከሆነ የቦሌ ቦሌ ሀያት ሆስፒታል ናወቁት።
አንዴ መጥተናል። ድሮ የሆነ ስለዚህ ለመጠየቅ መጥተን ነበር ከአንድ ወዳጄ ጋር፣ ግን አሁን የሚጠፋኝ ይመስለኛል።
አ location ልላክሎታ እንዳይጠፋቦት።
እ፣ ቆይ እዚህኛው ስልኬ ላይ አይደለም። አሁን ከቢሮ ስወጣ በሌላ ስልክ ወይ ደውላለሁ።
እሺ የሰው ስልክ ስልክ ኮድ፣ ሰዎች አ የሰው ነው ይሄ የእኔ ይኸውልሽ ዜሮ ዘጠኝ አስራ አንድ 11 አርባ ሁለት እሺ ሀምሳ ዘጠኝ ሀምሳ ሰባት 59 57 አዎ ቢሮ ይዤ ስለማልገባ ነው።
እሺ ቅርታ ማን ልበል ስሙትን?
ግዛው ይባላል።
እሺ ስለዚህ በዚህኛው ልላክሎት።
አዎ እሺ እሺ እሺ እሺ እሺ።
ቻው።